ሌላው እሺ፣ አገናኘኝ አሁን።
Okay፣ እሺ፣ ውስጥ እየገቡ እየፈለኩት Hello
Hello Hello፣ ወይ አላናግርሽም እያለች ነው። በእናትሽ ወይ በቃ ትሙት። ሌላ order ወንተ የሚወጣብኝ ነው። አሁን አናግራኛለች እያለኝ ነው።
እ እ አላናገርኩም ማንንም፣ ስልካቸው ዝግ ነው።
Hello ሌላው ጤና ስጥልኝ፣ ጫካ ሀያ ሁለት ነው።
አዎ፣ እሺ እ በ order number መቶ ሶስት ስልሳ አራት አስራ ሰባት order አልተቀበላችሁም?
order ተቀብለው ነበረ፣ እሺ ግን driver ኡ መጣ ሲያጣድፋቸው፣ cashier ዎችም ተሳስተዋል። የ cashier ዎችም ስህተት አለ። driver ኡም ተሳሳተ። ብድግ አድርጎ ይዞት ሄደ። አጣድፎ ልሄድ ነው ልሄድ ነው አልፈርምም ብሎ የ cashier ዎችም ስህተት አለ። ግን ጨጨብሳው እዛ ያለው ጨጨብሳ አልመጣም still እስካሁን ድረስ ጠዋት የሄደ
አይደለም። ስልሳ አራት አስራ ሰባት እኮ omelette ና waffle ነው ትእዛዙ።
omelette omelette ና waffle ጨጨብሳም አለው
ጨጨብሳ system ላይ አያሳየንም።
አያሳይ omelette ና waffle።
አዎ በስልሳ ስለዚህ አራት ምን አስራ ሰባት ምን ሄደላት ምን ሄደላት ለ customer ዋ?
እኮ ተሰርቶ አልቋል።
አልተሰራም፣ አልተያዘም፣
አል- አልታዘዛችሁም ነው በዚህ order አዎ።
ነበር ወይስ ታዘዛችሁ?
አልታዘዝንም፣ አዎ፣ አልታዘዝንም።
እሺ በቃ አይ cancel ነው። እሺ አይሰራም።
እሺ cancel።
በቃ ጥለህ ውጣ። እሺ
ያኛው ሰው ወርደር ወንቴም ታሳክሉኛላችሁ። ከቦሌ ጎተራ እኮ እኔ ደግሞ ያሉት ገና ሀያ ሁለት ነው። አስር ደቂቃ ነው ይቀር
እሺ አሳውቅና እንግዲህ እኔ አልሰም እሱን
አያቸዋል ምንም አረግማችሁት ነገር ኧረ በስመ አብ።